አቤት ጤና ይስጥልኝ።
ጤና ጊዮርጌ አቤት።
እሺ ከአሪፍ Pay ነበር ምደውሎት።
አሁን እደውልልሻለሁ።
እሺ ደንበኛችን አሪፍ POS ን አይጠቀሙም? አሪፍ POS አንጠቀምም።
ማሽኑ
አዎ እሺ፣ ይሻላል።
ከዚህ በፊት transaction እ?
ነበሩት። ከዚህ ከሶስት ቀን በፊት transaction ነበሩት በአሪፍ POS።
እዚህ አሪፍ የገዛንበት POS ነው ማሽን የሸጥንበት ነው
ምን አለ?
የገዛንበት ነው የሸጥንበት ነው።
አይ አሪፍ POS ማሽን ማሽኑን የ transaction እያደረጉበት ነበር አይደል?
ምን ባንክ ነው? እኛ ሱፐርማርኬት ባንክ ነን እና አይደለም ደንበኛችን።
እሺ፣ ባንክ ራስ ሳይሆን ተጫ- አሪፍ እና እኛ POS እንጠቀም ማሽን።
ሌላ POS።
POS ማሽን ምንም አይጠቀሙም።
አዎ
እ፣ እዚህ ጋር እንደሚያሳይ ወይም ሌላ ስልክ ቁጥር አለ cashier ላይ POS ማሽን የሚጠቀሙ ከሆነ ሌላ ይሰጡኛል።
system ኡ ላይ ገብተሽ ይሁ
ምን አሉኝ ቁጥር ወይ ደንበኛችን?
system ላይ ምናምን እሺ።
ገብተሽ ይሁ ይሄን ነው የሚያሳይሽ።
ግን አ- ምንም አይነት አሪፍ POS ማሽን አይጠቀሙም።
ምናልባት እ፣ ቆይ እሺ ልደውልልሽ።
ምን-
ቆይተሽ ደውይልኝ።
እሺ ደንበኛችን